Hello ሆስፒታል እሺ ሰላም ነው ፍቃድ ነኝ driver ፍቃድ ነኝ driver ነኝ hello
ወይ እየሰማሁ ነው ወይ ፍቃዱ እንትን order አንስቼ ነበረ እዛ ጎተራ ኮንዶሚኒየም እና አያስገቡም፣ ሞተር አያስገቡም ወደ እና ትቀምኛል ሌላ ሰው እዛ ጎተራ ኮንዶሚኒየም ነው መሰለኝ በርገሩ አ ውስጡ እንትን ነው ምንድን ነው happy ምናምን በርገር ሲቲን ሞተር ምናምን ሳይክልም አይገባም።
ኧረ ቤት ማለት አ ብስክሌት ማያስ ረት እኔማ ለእነሱ መሰጥሻቸው ነበር።
አ ሳይክለኞችም ማሰሪያ አስራው ነው ገብተው የሚወስዱት። አንዳንዴ ምግብ ቤቶቹ ያቀብላሉ።
እንደዛ ከሆነ ቀዝ እንዲ ያለ ይታረ እሺ በር አ እሺ በር እሺ እሺ ብስክሌት የሚቀቡ ስለሆነ
አላ፣ እሺ